Hello ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ቢኒያም ኤሌክትሪካል ሰርቪስ አዎ አዎ፣ ከዊ ፕላስ ሶሉሽን ነበር ምደውልልክ።
እሺ እ ዊ ፕላስ ሶሉሽን provider ላይ እንደ አገልግሎት እሺ፣ ቆይ ላምጣ conduit። Okay እንትኑ ነው። እሺ ቆይ ይቅርታ፣ አንድ ጊዜ።
ችግር የለውም ችግር የለውም።
እሺ እሺ፣ ምን አልሽኝ?
ዊ ፕላስ ሶሉሽን application ላይ እንደ አገልግሎት ሰጪ ተመዝግበው ነበር።
እሺ አዎ አዎ፣ አዎ፣ አሁን ላይ አገልግሎት መስጠት ስለጀመርን እንዲሁም እርስዎም ኦንላይን በመሆን ስራዎትን መስራትና መቀጠል እንደሚችሉ ለማስተዋወቅ ነው የደወልኩት።
Okay እሺ እሺ፣ እችላለሁ።
እሺ እሺ፣ መልካም የስራ ቀን ይሁንልህ። አመሰግናለሁ።
እሺ እሺ፣ እናት